hello ጤና ይስጥልን Best Bet
ሰላም ነው? ሰላም ነው?
አለን። እሺ ሰላም ነው። ምን እንርዶት?
shopping መቁረጥ ፈልጌ ነበር። የት ትገኛላችሁ? መጥቼ መቁረጥ እችላለሁ?
ምን መቁረጥ? ትኬት
አዎ እኮ onl- online መቁረጥ ትችላለህ። በስልክ account ከፍትና
አ ኦንላይን ላይ መቁረጥ ትችላለህ። በስልክ
ኦንላይን የሚለው ላይ ከፍቼ እቆርጣለሁ ማለት ነው።
አዎ፣ Best Bet dot bet ብለህ ጎግል ላይ search ታደርግና
አ እዛ ላይ ገብተህ register የሚል አለ register ካደረግክ በኋላ
አ ትኬቶች መቁረጥ ትችላለህ። እሺ እዛ ላይ መጫወት ትችላለህ።
እሺ አ፣ double chance ቆይ አርሰናል እና ማንቸስተር ካላቸው ለአርሰናል ከሰጠው አርሰናል ይሸነፋል ወይ አይ- አያሸንፍም? ያሸንፋል ማለት እችላለሁ? አ?
ትችላለህ።
እሺ አመሰግናለሁ።
ችግር የለውም።
ቻው እሺ እሺ